ብቻሽን ነሽ ለማለት ብችትሽ ብችትሽን ነሽ እንዴ አላዊት ይለኛል ባህላቸው ብቻሽን ነሽ ለማለት ብችትሽን ነሽ በጣም ነበር የምስቀው እና ብችትሽን እላለሁ አሚናት ሀገራቸው ባህላቸው እንደዚህ ነው ሲያወሩ ብችትሽን ነሽ እንዴ ይላሉ በጣም ያስቀኛል አማርኛቸው እኔም የመጀመሪያ መክፈቻ
አሉ
አሉ አቤት እ ሰላም ነው አለን
እም ደረሳችሁ እንዴ
እ ቤት ናችሁ እንዴ ኧረ ገና አልሄድኩም ሌላ ቦታ ነበርኩ ነው እንዴ አይ መብራት አለ የለም የሚለውን check ለማድረግ ነበር ጠዋት ነበር ለመምጣት እንጀራ እንጀራውን ለመጋገር ነበረ ካለ ጠዋት ነበረ
በቃ ከሆነ ይኖራል በቃ እሺ ልምጣ
እሺ